ሄሎ ወይ እናቴ ሁለቴ አምስት ብር ልኬ የለም እምቢ- አምቢ- አልገባልኝም።
withdraw ነው ያደረከው?
ወደ account ነበር የላኩት ሁለቴ አምስት አምስት ብር።
ከ BestBet account ነው ያወጣው?
አዎ ከዚህ account ላይ ነው አለ ከ Best account ላይ ነው እሺ።
ወደ account ልክ።
BestBet ቁጥሬ ነው?
አዎ ይሄ ነው።
እሺ check ላድርግልሻ፣ እንዴ ጠብቀኝ።
እሺ እናቴ
ሄሎ ወይ እናቴ እ፣ process ላይ ነው ይገባል አልሽኝ። ትንሽ ጠብቀው እሺ ሁለቱም አላ አለ። ሁለቱም process ላይ ናቸው።
እሺ
እሺ መልካም ምሽት።